ምን አይነት ኔትወርክ ነው brother?
ወይ ምን አይነት ኔትወርክ ነው?
አስቸገረክ?
አዎ፣ እሺ። አሁን ማለት ነው Chrome ላይ ኮፒ ያደረኩት አለ። paste አድርገው እስኪ አንተ።
የ PC ስ Chrome ገብቼ ነው።
ይኸው ገብቻለሁ እኮ እኔ እዛ ላይ አይደለሁ፣ Chrome ላይ አይደለሁ፣ cashier አይ፣ አይደለ? ይሄ ኮምፒውተር አዎ፣ ነጭ ነው ታየኝ።
ነጭ ነው የሚታየ። ባዶ አዎ።
ቦታ ላይ ክፍት አድርግና paste አድርገው።
እሺ right ወይስ left?
ቆይ ቆይ ልላካት። ይቺ ፋይሏን ይቺ ነች። እንደ ትናንት ነው trading ኡን በአግባቡ እንትን ትላለች። አሁን የምሰጥን trading እሺ አሁን ይኸው የላኩልን ያዛት። OK ስልክ ካልዘጋ አይቻልም።
ይሄን ደውል።
እሺ እሷን ይኸውልህ ኮፒ ታረጋትና እዛ ክሮም ላይ paste ታረጋታል። እሺ ወይ እሺ።
አክሰፕት በለኝ እስኪ ድጋሚ። እሺ እሺ እሺ አጥፋው አንተም እና ከእንደገና አብረው ኤኒ ዲስኩ
እ እሺ
አበራኸው።
አብርቻለሁ።
ስቀይን ስቀይን ያበላኸኝ። እሺ ይቀ
አክሰፕት በለኝ አሁን።
እሺ ተቀብያለሁ።
አሁን የማደርገውን ታይና ይሄ አሁን እ።
cashier ኡ አንድ ይከፍትልሃለሁ። cashier ኡ አ።
ሁለት ስንት ኮምፒውተር ነው? አንድ ነው
ሶስት ነው ያለው፣ ግን ለጊዜ ሁለት ይበቃናል።
እኮ በሶስቱም ተጠቀማ ስራ አሪፍ የሚሆነው እንደዛ ነው።
OK በቃ ቀላል ነው። ክሮም ላይ ይገባሉ፣ copy paste እያደረጉ ቪዲዮውን ደግሞ በደንብ ታየዋለህ። አንተ ቪዲዮውን ታየዋለሽ።
ታዲያ አንተን record ላድርገዋ። ውጣ እናንተ ይኸው ልኮ አይ ቪዲዮ ይኸውና እዚህ ጋር forward ላደርገን ነው። ያው ይሄንን ቪዲዮ ማለት ነው። በቃ ይኸውልህ አሁን ክሮም ላይ ይገባለሁ እኔ እሺ
ከዛ እንትን እላለሁ። አላስነካም አለኝ እኮ በእናትህ። አሁን enter እለዋለሁ። ይኸኝ እየከፈተ ነዋ።
ምንም የሆነ ጽሁፍ መጥቷል። በቃ እንደዛ ነገር
አዎ ይሄ እንዛ በቃ ቆይ ኔትወርክ ነው።
እሺ። አይ፣ ይ-
ቆይ፣ እየፈለገ ነው።
አዎ ቆይ እኔ ጋር ግን ገና አልመጣም። አንተ ጋር ጨርሷል። እዛ እየዞረልኝ ነው ለኔ ገና ነው።
እም፣ ኔትወርክ ዋይፋይ ግን አስገባ የትልቁን
ዋይፋይ ትልቅ እኮ ነው። እዚህ
እዚህ እንዴት ምን ይሰራል? አንተ ለስራ ለስራ አይሆንም። ከዛ ምንድነው ዩዘሮቹ የተላኩልህ የለም ኦላና ምናምን ይልና ከሸሯን ምናምን የሚሉት የለም
እዚህ ጋር ያለው ይሄ የሆኑ እዚህ ጋር- አፕሊኬ- አፕሊኬሽኖች አሉ።
አይ አፕሊኬሽን አይደለም እነዚህ ይኸውልህ ኦላና ምናምን ምናምን ምናምን
የለ አልመጣም። እሺ መጥቷል። ካሸር ልውግ ኢንተርኔላ ኢንተርኔላ አሻራ- አይ እንዳትለው ቆይ እሺ ይኸውልህ
እ ይሄን አየው ይሄንን ያው ይሄንን አየው አሁን የላኩልህን ማለት ነው። ምን ታደርጋለህ መሰለህ እ በቃ ቪዲዮ ነው እና በቪዲዮ መሰረት ሂድ ቪዲዮ እሺ።
አለ በቃ ቪዲዮ ነው እና ከዚህ በኋላ ቀላል ነው።
እሺ ቪዲዮ ላክልኝ።
ያው ልኬልሃለሁ ልኬልሃለሁ እኮ መጀመሪያው ያው ምን ላይ ይሄንን ይሄንን ብዬ ጽፌልሃለሁ ይሄንን ቪዲዮ ብዬልሃለሁ እሱን አሁን እኔ ያው- ጋር PC ው ላይ ነው አይ ወይስ በቴሌግራም በቴሌግራም ቴሌግራም ላይ ነው?
አ ቪዲዮ ነው እና በቃ እሱ ነው እንትኑ cashier እሺ።
ያቆራረጥ ምናምን እሱ ነው። እሺ ቻው።